ሄሎ
ሄሎ ሰላም ነው።
ሄሎ ሰላም ነው።
አንድ የሆነ አንኮን አንድ ቀን እሺ እሺ በቃ አጋታለሁ በይው ወይ አልገባም። አንድ
ሄሎ አንድ ሲባሉ እኔ በሎ አኮን ሲላክ ማለት እሺ እሺ አባቴ ገና አላገኙም። ቁጥሩን ልነገር አ ዊዝድሮ አድርገህ ነው
ዜሮ ዘጠኝ እሺ
አስራ አምስት
እሺ
ሰባ
ዜሮ ዘጠኝ አስራ አምስት ሰባ
ዜሮ ሁለት ዜሮ ሁለት ሀያ አንድ ሀያ አንድ
እሺ ይኸው አይ ዜሮ ዘጠኝ ብለህ ነው የምትጫወት ወይስ ዘጠኝ ብለህ ነው የምጀምረው?
ሳይ
ዘጠኝ
ዘጠኝ አስራ አምስት ሰባ አ ዜሮ ዜሮ ሁለት ሀያ አንድ በጣም አሪፍ። እሺ አንድ ሺህ ብር withdraw አድርገህ ነው።
አዎ እሺ check እናደርግልሃለን። እሺ
አይ እሺ ያደርግ በእናትህ እሺ እሺ መቼ ነው ቀኑ? መቼ ነው?
ቀኑ እስቲ ቆይ ለያየ ወይ ይቅርታ ትንሽ ችግር የለም። አይ